ብልጣን እርሰ እግዚአብሔር አምላክነ ብስሌነ አልቦ ዘይክለነ ወአልቦ ዘይብለነ ጎዳና ዘይብለነ እዘ እግዚአብሔር ላይ ጎዳና አለው። እንዘ እንዘ አንድ ጭረት ብቻ ማለት ነው ጎዳናው። ዋናው ግን እንዘ እግዚአብሔር ጎዳናው እንዘ እግዚአብሔር